ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ብር ልኬ ነበር እና አልገባልኝም።
ቴሌግራም ላይ ልከዋል።
አይ ሁሉ ስፖርት እንጂ
ምንድን ነው deposit አድርገው ነው
አዎ የውድድር አድርጌ እንጂ ወደ ወደ ቴሌግራም transaction ን በቴሌግራም ልከውልናል።
transaction እኔ ጋር አለ ግን አላኩም እኔ አይደለም።
ይላኩልን ቴሌግራም ላይ የቴሌግራም ቁጥራችንን የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት እሺ ሰላሳ ዜሮ ስድስት
እሺ አመሰግናለሁ።